ጤና ይስጥልኝ ምሽት ቤት
ሻሸመኔ ያሉ ሁለቱም ዝግ ነው እና ትኬት ነበረኝ።
አቦስቶ አዎ ጠብቀኝ እስኪ አንዴ hello
ወይ ይቅርታ ጠይቀናቸው ዋይፋይ ተበላሽቶ ነው ዛሬ እንከፍታለን ብለዋል የመቼ ትኬት ነው
ከትናንት ወዲያ cashier code ኧዋን ትነግረኛለህ እስኪ አንዴ
okay ቆይ ልሂድ ነው እሺ
ጠብቂ
ትኬት አይደለም እሺ ትኬት
ማንም
hello ወይ አቤት ይቅርታ እንትን አይደለም
okay ምን አልሽኝ እኛ ጨረስን
ምኑ
ምንድን ነበር ያልሽኝ cashier code
okay cashier code የትኛው ነበረ ቲኬት የቲኬት ከታች ነበር ከታች ከታች cashier code የምትል የለችም
አቦስቶ ነው የሚለው መሰለኝ
እሺ cashier በቃ ኮድ።
ችግር የለም cashier ሲከፍቱ code okay አይቻታለሁ አስራ አንድ አንድ እሺ
ሰማንያ አንድ አስራ ሁለት እሺ በቃ እሺ እ፣ ጠብቃቸው እሺ ዛሬ
አይ፣ እሺ
የዘጠኝ ነው አይደለ? በቃ ችግር የለም ጠብቃቸው። ወር እስኪሞላው ድረስ expired አያደርግም።
Okay አይ እሺ መልካም ቀን።
አመሰግናለሁ እሺ